Hello ጤና ይስጥ
Hello አለን አለን ሰላም ነው።
አለን ይመስገን። withdrawal አዝዤ ነበርና እሺ approve እንድታደርጉልኝ ነበር።
የ Best Bet ቁጥሩን ንገሩኝ።
ዜሮ ዘጠኝ ዜሮ ዜሮ እሺ ዜሮ አንድ ዜሮ ዘጠኝ ዜሮ ዜሮ ዜሮ አንድ ዜሮ አንድ ሰባ ዘጠኝ አስራ አንድ
አስራ አንድ አዎ ዜሮ ዘጠኝ ዜሮ ዜሮ ዜሮ አንድ ሰባ ዘጠኝ አስራ አንድ
ዜሮ ዘጠኝ ዜሮ ዜሮ አይደለ?
አዎ ከዛ ዜሮ አንድ ሰባ ዘጠኝ አስራ አንድ
ስንት ብር ነው?
አንድ ሀያ አንድ ሀያ አምስት ሁለት ጊዜ ነው።
አዎ አድርጌያለሁ።
እሺ አመሰግናለሁ።
እሺ አባ ችግር የለውም።